ጤና ይስጥልኝ። የበረራ መረጃ ማዕከል ባኮት ምን እንርዳዎት
ጤና ይስጥልኝ።
አቤት የ flight ለማራዘም ነበረ የተርኪሽ ኤርላይንስ ነበር መረጃ ፈልጌ ነው።
እሺ ትኬቱን ከየት ነበር የቆረጡት?
ትኬቱ በ agent ነው ከአየርላንድ ነው የተቆረጠልኝ።
እሱን ነገር እነሱ ናቸው መቀየር የሚችሉት ወይም ደግሞ እርስዎ ደግሞ ከሆኑ ባለቤት በኳታር ኤርዌይስ ነው ያሉኝ አይደል? በኳታር ኤርዌይስ ነው አይደል ያሉኝ?
አይ ተርኪሽ ተርኪሽ እሺ፣ በተርኪሽ አዎ፣ የተርኪሽ ኤርላይንስ ነው contact ማድረግ የሚችሉት ወይም ደግሞ የቆረጠለዎትን agent ነው ማናገር የሚችሉት።
Thank you ነው።
እሺ፣ ሌላ መድረስ ነገር ይኖራል?
አይ በቃ ይሁን።
እሺ፣ ለደወሉ እናመሰግናለን። መልካም ቀን።